ጤና ይስጥልን ቤት ነው የምንለቀው።
ሌላ ሰላም ጤና ይስጥልን።
በቮቸር ዊዝድሮ አርግቼ ነበር በ ሀምሳ ብር እሺ ከዛ አንደኛውን ካንስል ብየው ነበር፣ ግን ሁለቱንም ነው የቆረጠው።
እም፣ እሺ ሁለቱንም ነው የቆረጠው።
ሁለቱ ሁለት የተቆርጧል። አዎ፣
ከቤስት ቤትህ ላይ ደስ ቤት ያ እሺ፣ ከወደ ቤስት ቤት ይመለስ።
ሀምሳ ብር ስልሽ ሀምሳ ብር ነው withdraw ያረኩት በይ የቆረጠብኝ። አንደኛውን cancel አርግቼው ድጋሜ ተመልሼ withdraw ብየው